ተቋረጠ ተቋረጠ። አዎ እና አይ እንትን የቤት ኪራይ ምናምንም የአመት ሰላምን ቃቶች ያንን ነገር ለማወቅ ነበረ። በቃ ዝም ብዬ ጠፋ ያለ ብዬ እኮ ነው ነገ ምናምን ቤት ኪራይ
እናንተ መኪናው ነበር የምታጫውቱት አይደለ?
እ መኪናው ነበር የምታጫውቱት?
ኧረ አይደለም እንትን spin እና keno ነው keno ና spin ብቻ ነው።
እ
okay አይ ችግር የለውም። እኛ ግን እንደዚህ የመጣ ነገር የለም እውነት ለመናገር ሌሎችም እየሰሩ ነው። አንተ እንደዚህ በ- ሌሎቹ እያጨውሱ ነው። እናንተ ሌላ ቦታ ላይ ያሉት የሌላ betting site ኦች ማለት ነው። hello አይ ትንሽ አቤት አይሰራም።
አ- አይ ትንሽ ይቆራረጣል እንጂ አይ እያጨውሱ ነው እነሱ።
አዎ አይ ትንሽ እንዲህ እንቅስቃሴ አለ። ቤት እየመረጡ ነው ሊነግረው ይዘዋል አለኝ ልጁ
okay አይ የለም እስካሁን አይ የለም እኛ ጋር እንደዚህ ወጣ የለም።
አይደል።
አዎ
ስለዚህ ዝም ብዬ ኪራዩንም ከፍዬ ነገ ልቀጥል በቃ ምን አደርጋለሁ።
ያው እውነት ለመናገር አሳማኝ ነገር እንትን አለ፣ ግን እስካሁን ምንም እንደዚህ የወጣ ነገር የለም እኛ ጋር። እንደዚህ አረ?
እንዳለ ሁሉ እያያዘ ያለው ህገ ወጡን ነው። የህዝብ ፍቃድ የሌላቸው ምናምን ግብር የማይከፍሉበት
okay እንጂ ያው ስራው ቀጣይነት ላይ አለበት ማለት ነው አዎ፣ እስካሁን ምንም ነገር የለም።
አይደል?
አዎ፣
በቃ እሺ፣ thank you እሺ።
እሺ፣ እሺ፣ ቁምላቸው እሺ